ሄሎ ሰላም ጤና ይስጥልኝ ቤስት ቤት
አሁን ደውዬ ነበርና ማለት ነው እሺ
አራት መቶ ብር ማታ ትራንስፈር አድርጌ ከዛ በኋላ ወደ በዚህኛው ቁጥር ሳይሆን በስልሳ አምስት ቤቴ እሺ።
አሁን ወደ ዘጠና ወደ ዘጠና ስልሳ ነው ያለችኝ ወደዛ ወደ እንትን ደውል ሳንቲም ቤት ማለት ነው እሺ
ልኬላቸዋለሁ ወደ ዘጠና ሶስት ስልሳ ደውልስ ብላኝ ነበረ እሺ ዘጠና ሶስት ስልሳ ደግሞ sorry the network ነው የሚለው እሺ እንደዛ ከሆነ እኛ ያሳወቅናቸውን አይተው እስኪመልሱልን ትንሽ ጠብቃቸው እሺ ለዛ ነው
እና እነሱ ራሳቸው ይመልሳሉ አዎ ይመልሱልሃል
okay
ያንተን ብቻ መልካም።
ሳይሆን የሁሉም የሁሉም processing ላይ ስለሆነ ትንሽ ጠብቃቸውና ያስገቡልሃል እሺ መልካም እሺ አባት ስለደወልክ እናመሰግናለን መልካም ቀን